hello
hello
ወይ የት ሀገር ነኝ አልሽኝ? አሁን ክፍለ ሀገር ይደርሳል።
ይደርሳል። የት ሀገር ነሽ?
ባህር ዳር
ባህር ዳር። እሺ፣ ባህር ዳር የት የሚባል ቦታ ነው? በፖስታ ቤት ልላክልሽ እንድልክልሽ።
አይ እሱ ቀበሌ አራት
ቀበሌ አራት እሺ። እ፣ ምን አይነት ቦርሳ ነበር? ኮዱን አይተሽዋል?
ኮዱን አይቼዋለሁ።
ኮዱን ትነግሪኛለሽ?
እ?
ኮዱን ኮዱን
እ፣ ሀያ አንድ
ሀያ አንድ አራት ሀምሳ
አራት ሀምሳ እሺ በፖስታ ቤት ይደርስሻል ክፍለ ሀገር ደግሞ ላሉ ደንበኞቻችን የምንልከው መጀመሪያ ቅድመ ክፍያ በድርጅት
ሄሎ ሄሎ